ጤና ይስጥልኝ።
አብሮ ይስጥልህ።
ሳውዝ ዌስት ቫሊ አ
አሪፍ ፔይ ነው እየደወልኩ ያለሁት።
እሺ እዛኛው አ እሺ ያኛው ስልክ ዝግ ስለኝ ዛሬ
okay ሊሆን ይችላል።
ሌላ ቁጥር ላይ ደውሉ ብዬ ነበረ ለዛ ነው። እሺ
እሺ ደግሞ እሱን POS machine ኑ ላይ transaction እያየን ስላልሆነ ሊወሰድ ስለሆነ የሚከፍል ሰው የለም። mobile banking ነው አብዛኛው ሰው የሚጠቀመው።
አሁን አሁን ለዛ- ስራ አለን፣ ግን እሱን የሚጠይቀን ሰው የለም። የዛን ሰሞን ስራ ስላልነበረ ነው
እሺ
ባለፈው። አሁን ግን ጾም ወቅት ነው፣ ያው ምሳ ሰዓት ስራ አለ፣ ግን አሪፍ ፔይ ውን የሚጠቀም ሰው የለም። አብዛኛው ሰው mobile banking ነው የሚጠቀመው ያለው እንጂ active ነው እንደተቀመጠ ነው።
እሺ ያ በዛ ምክንያት transaction ስለሌለው ሊ- ሊወስዱት ስለሚመጡ ይህን ሳምንት ready አድርገው ችግር የለም ይውሰድ።
ready አድርገው ይጠብቋቸዋል።
እሺ እሺ ቻርጅ አድርገው እስከነ ቻርጀሩ።
እሺ እሺ እሺ እናመሰግናለን። መልካም ቀን።
እሺ እሺ